ጤና ይስጥልኝ። አሪፍ ዳዊት ነው የባኮት ምንለዳ
አሪፊ ከዚህ በፊት አልጠቀምም ነበረ። ሁሉ ስፖርት ጨርኩ ብር ከዛን ሳላቅ ወደዛ ላኩና አሁን አሪፊ ልምፈልግ ነበር።
ባኮት ሙሉ ስሞትን ይንገሪ። እስቲ የእርሶን ስም ይንገሪ ሙሉ ስሞትን።
አይ በዚህኛ ስልክ ሳይሆን በሌላ ስልክ ስልክ ነው። ዳዊት ደመቀ
እባኮትን እስቲ ያንን ስልክ ይስጡኝ።
ዜሮ ዘጠኝ ሀምሳ ሶስት ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት ሰላሳ ሰባት ሰላሳ ሰባት ሀምሳ አምስት ሀምሳ አምስት አርባ ዘጠኝ
እስቲ ዜሮ ዘጠኝ ሀምሳ ሶስት ሰላሳ ሰባት ሀምሳ አምስት አርባ ዘጠኝ እሺ አ፣ ከየት- ከ- ከ- ከየትኛው የ betting site ነው ያ ነገር ያጋጠሙት?
ሁሉ ስፖርት ከሁሉ ስፖርት ላይ ብር
ከሁሉ ስፖርት ላይ ማውጣት ይፈልገው ነው ያ ማውጣት ፈልጌ ነበር።